ስፖርት ነው እባክዎ
ታሟል እንትን እኔ የምልሽ ቦነስ ላይ ሶስት ሺህ ሁለት መቶ ብር አለኝ እና እሺ
ለምንድን ነው ማት ወይም ደግሞ መጠቀም አልችለው?
ምንድን ነው የሚሉት
ምንም ማውጣትም መቁረጥም አልቻልኩበትም።
ቦነስ መውጣት አይችልም ነገር ግን እሺ፣ መጫወት ሳልችልም- ሲቆርጡ ሲሉ የሚሉትን screenshot አድርገው በቴሌግራም ይላኩ ለማን ልላክ?
በእኛ ቴሌግራም ስልክ ልስጦት የያዙ
እሺ ስልክ ያዝልኝ እስኪ።
ዜሮ ዘጠኝ ሰባ ስምንት አንድ ይቅርታ፣ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ አመሰግናለሁ።
እሺ